ድጋሚ ደውልለት አውጡታል ደግሞ ወይ ታምር ሄሎ
ደጋጅ ነው። ሄሎ ሄሎ
ሄሎ ደጋጅ።
እሺ እሺ መልሼ የደወልኩልህ እሺ እየሰማሁ ነው።
በቃ እንግዲህ አሁን አንተ already የሉም ብለህ claim እያደረክ ነው እኛ ደግሞ አሉ ብለን ልከንልሃል እንግዲህ ከዚህ በላይ እኛም እሺ፣ ገንዘብ ማድረግ የምንችለው ነገር ስለሌለ ካለ screenshot አድርጎ ይላል። እኔ ይኸው ላክንልህ እኛ ይኸውልህ ማየት የምንችለው የ customer account እኛ login አድርገን access የለንም እኛ አሁን አንተ የራሱ account ነው አይደለ እኔ አንተን account ለዚህ ገብቼ ማየት አልችልም አልችልም። እሺ በቃ ህግ- ህግ- ህጉ ይፍረደኝ። በቃ በቃ ተው፣ እናንተም እሺ፣ ሂድ።
በህግ ስር በህግ ስራ በህግ አዎ።
ጥራ ስር ነው የምትሰሩት።
ምንም እኔ- ችግር የለውም እኛም በህግ ጥራ ስር ነው የምንኖረው።
በጣም አሪፍ ሂድ ችግር የለውም በቃ እሺ
በቃ ታቴ በቃ አቦ እንደይ ነበሩ ነገ ነው የምንሄደው። በቃ ተው። አዎ፣ በቃ ምንም ችግር የለም። ግን በቃ እዚህ ጋር ይፈረዳል። ምንም አይደለም። እ? አዎ፣ አቄ አቄ ከሆንኩ ምንም ያገኛሉ። አቄ ካልሆነ ይደርስ ይደርስ ለእነሱ ይቀራል። በቃ ታቴ ካሉማ ካሉማ ዘበለ ታቴ በቃ አውቄ በቃ ከዛ እስከ መጨረሻው ናቸው ተውላቸው ይሻላል። እንድ- በዚህ ከቀጠለማ ለሌላ ሰው ጥሩ አይደለም። ለእኔ እምነት ወደ የወደፊት እምነቴ በጣም በቃ አይ፣ ቤዚካ ላይ እኮ እንደዚህ የለም እኮ አሁን ባለፈው ሳሸንፍ ወዲያውኑ የሰጡ